hello አቤት እሺ
ወይኔ ጉዴ! የተደወለልን ስልክ text ታደርግልኛለህ?
እስቲ ለ group መሪው ነግሬዋለሁ። እስቲ ቆይ እሱ እንትን እያለ ነው።
ወይ ለ area manager ህ ንገርልኝ፣ ወይ ደግሞ ለስልክ ቁጥር ስጠኝ፣ check ላደርግልህ።
text ላድርግልሽ?
አዎ ይኸው ደውዬልሃለሁ። በስልሳ ሶስት ቤት ስልክ text አድርግልኝ እሺ።
እሺ እሺ